በሰዎች ዘንድ ፍጹም ወደ ተረሳ በቃ የኔ ነገር ብሎ ላለው አስታዋሽ አምላክ ነው የማይረሳ ታሪክን ለውጦ የሚያነሳ በሰዎች ዘንድ ፍጹም ወደ ተረሳ በቃ የኔ ነገር ብሎ ላለው አስታዋሽ አምላክ ነው የማይረሳ ታሪክን ለውጦ የሚያነሳ ታሪኬ ኢየሱስ ታሪኬ ታሪኬ ዋንተ ታሪኬ ታሪኬ ኢየሱስ ታሪኬ ታሪኬ ዋንተ ታሪኬ የሚሳነው የለም እኔ የማመልከው ኢየሱስ እያልኩኝ ሁሌ የምጠራው ታምር እየሰራ በቤቱ የሚያኖረኝ የነገስታት ንጉስ እኔስ አምላክ አለኝ ታምር እየሰራ በቤቱ የሚያኖረኝ የነገስታት ንጉስ እኔስ አምላክ አለኝ ታሪኬ ኢየሱስ ታሪኬ ታሪኬ ዋንተ ታሪኬ ታሪኬ ኢየሱስ ታሪኬ ታሪኬ ዋንተ ታሪኬ ከእናቴ ማፀን ለክብር መረጠኝ ገና ከሕፃንነት ለክብሩ አቤት ይገርመኛል ታናሹ ማሰብ ለመንግስት ወራሽ አረከኝ በፍቅር አቤት ይደንቀኛል ታናሹ ማሰብ ለመንግስት ወራሽ አረከኝ በፍቅር ቆይቼ የአምላኬን ደጅ ልትና አይኖቹ ወደ እኔ እስኪያቀና ጭወቴ በእርሱ ፊት ሲያገኝ ሞገስ ይሆነኛል አምላኬ ከጥፋት መዳኛ ቆይቼ የአምላኬን ደጅ ልትና አይኖቹ ወደ እኔ እስኪያቀና ጭወቴ በእርሱ ፊት ሲያገኝ ሞገስ ይሆነኛል አምላኬ ከጥፋት መዳኛ ባስቀመጥክን ስፍራ ዘንቼ ልጠብቅ አንድ ቀን አምላኬ ታሪክ እስኪለወጥ ባስቀመጥክን ስፍራ ዘንቼ ልጠብቅ አንድ ቀን በአምላኬ ታሪክ እስኪለው ታሪክ ይለወጣል በዚህ ጌታ አምነን ስንጠራ በሁኔታ ታሪክ ይለወጣል በዚህ ጌታ አምነን ስንጽና በሁኔታ ታሪክ ይለወጣል በዚህ ጌታ አምነን ስንጠራ በሁኔታ ታሪክ ይለወጣል በዚህ ጌታ አምነን ስንዘና በሁኔታ ይቀይራል ታሪክን ይቀይራል ይለውጣል ታሪክን ኢየሱስ ይለውጣል ይቀይራል ታሪክን ይቀይራል ይለውጣል ታሪክን ኢየሱስ ይለውጣል ታሪክን ይለውጣል ታሪክን ይቀይራል ታሪክን ይለውጣል ታሪክን ይለውጣል ታሪክ ይለውጣል ታሪክ ይቀየራል ታሪክ ይለውጣል ታሪክን ይቀየራል ታሪክን ይቀይራል ታሪክን ይቀይራል ታሪክን ይቀይራል ታሪክን ይቀይራል ታሪክ ይለውጣል ታሪክ